ምንድነው ማር የምታደርግበት የነበረው? hello ሰላም ሰላም
ለመታደም ነበረ የ stand-up comedy እሺ የስንት ሰዓቱ
ስምንት ሰዓት ስምንት ሰዓት ተኩል ስራ እንደዛ ነው።
እ ስምንት ሰዓት የሚጀምረው ነው። እሺ ስሞት ንገሩኝ።
እሺ የሶስት ሰው ነው ማዘዝ የፈለግኩት።
እሺ የእርስዎን ስም ልመዝግብና ሶስት ሰው ብለዋለሁ። ይህን ቦታ የሚያስችሉትን እሺ ሄኖክ
እሺ ሄኖክ ማን?
ሄኖክ ወረደ
እሺ ስልክ ቁጥር ንገሩኝ። ዜሮ ዘጠኝ አስራ ስምንት እሺ ስልሳ አንድ ስልሳ አንድ አስራ ስምንት ሀያ ስምንት
እሺ እ ለሶስት ሰው ነው ቦታ የሚያስይዙት? ለስንት ሰው ነው?
ለሶስት ለሶስት ሰው እሺ እኔን ጨምሮ እ ትኬቱን እሺ እዛው በቦታው ያገኛሉ። መግቢያ አራት መቶ ብር ነው። በር ላይ ያገኛሉ። ትኬቱን ቀደም ብለው ይምጡ ከቻሉ።
reserve አይደለም ወይስ እ ቦታ ሲይዘዋል፣ ግን ትኬቱን እዛው ነው የሚያገኙት። እዛው okay።
በቦታው በር ላይ ብሩን በ cash እዛው መክፈልም ይችላሉ፣ transfer ማድረግም ይችላሉ።
እሺ እሺ እሺ እናመሰግናለን። መልካም ቀን።
እሺ